ሄላው
ሄላው ሰላም ሄላው ሰላም፣ እግዚአብሔር ይመስገን አለሁ።
ሰፊ ይኖራል።
ምን ነበር አባ
መኪና ለመሸጥ ፈልጌ ለመሸጥ የሚሸጥ አ፣ ቆሞ የሚሸጥ ነው።
የሚሸጥ የሚሸጥ
okay፣ እዛ ታቴ ጋር እንዲቆም ነው የፈለከው ወይ እሱን ነው ማውራት የፈለከው?
አዎ ታክሲ ጋር እንዲቆም ፈልጌ ነበር። የት branch ነው ያለው?
እ, ታፋ መስቀል ፍላወር ብራንች።
ነው ያለው ታክሲ።
አዎ መስቀል ፍላወር እሺ የትኛውን ስልክ ነው ናዝራ ያዘው?
ሆቴል ፊት ለፊት
ኦኬ ናዝራ የትኛውን ሆቴል ፊት ስልክ ነው ለፊት የያዘው እሱ?
እ፣ ስልኩ ዜሮ ዘጠኝ አስራ አንድ ቤት ይመስለኛል እሱ የያዘው። እኔ ያው ኮንታክቴ ከሴልሶቹ ጋር ስለሆነ ነው። የእሱ አስራ አንድ ቤት ነው።
እሺ አ ብቻ ናዝራ ሆቴል ፊት ለፊት ሄደህ ታሴን ታገኘዋለህ። እዛው ማሊባባ።
እዛ ይኖራል አይደል?
አዎ እሱ እዛ ነው የሚሰራው።
እሺ